ሌላው
አቤት ሰላም ጤና ይስጥልን ቴሌቪዥን
ጤና ይስጥልኝ።
ምን ልርዳዎት?
ሰሙ ካርድ ለምንድን ነው ካርድ ሲያሙን እየበላ ነው?
እሺ ለማቋረጥ ፈልገው ነው?
አ አዎ
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለልዎት።
እሺ
እሺ
አመሰግናለሁ።
እሺ ምንም አይደል።